ሀይለን ሰላም ጤና ይስጥልኝ። ቤስት ቤት
ከቢሲ ቢት ላይ ከሲቪ ብር ትላንትና መቶ ብር መድቤ እንትኑ ባላንስ ምንም አያሳይም እና እስካሁን እንትን አላልኩም።
እሺ የቤስት ቤት ስልክህን ስጠኝ።
የመደብኩበትን ነው የጌሙን የቤስት ቤቱ ቤስት ቤቱን ቁጥሩ የምጫወትበትን እም፣
ሰባ ሰባት እሺ
ዜሮ አራት ዜሮ ሁለት እህ
ሰባ ሰባት ሰባ ሰባት ሀያ አራት እሺ አንዴ እሺ check እያደረኩልህ ነው።
እሺ እሺ
ገብቶልሃል? አሁን ወደ Best Bet account check አድርገው።
እሺ check አድርጌው ካገባ መልሼ እደውላለሁ።
እሺ